ሄሎ አቤት ጤና ይስጥልኝ።
እንትን የኳስ ቆርጬ በሀያ ብር ማለት ነው።
እሺ
አንድ ቡድን የጣለኝ ፍሪ ቢት አለ የለውም?
እንደ ኦዲ ይወሰናል። አጠቃላይ የትኬት ወድ አለ አይደለ?
እ ከዛ እሱን ወድ ለዛ ለወጣው ማስ ወድ ተካፍሎ ከሀያ በላይ ከሆነ አለው ተመላሽ።
የጣለኝ አንድ ሀያ አራት ብር ነው።
ባለ ሀያ አራት ቶታል ወዱ ነው ሀያ አራት
total odd ኡማ ዘጠና ስድስት እሺ cashier code ኡ ንገረኝና check እናርገው። ችግር የለውም።
እሺ አስር እሺ
ሀምሳ አራት እሺ
ሰላሳ ሁለት